ጤና ትልቅ የሰበራ መረጃ ማዕከል ባኩም ልርዳ።
እሺ ሰላም ነው። አሁን ደውዬ ነበረ
እሺ
የማታ የአስር ጉዳይ ለአምስቱን ማለት ነው የዱባዩን።
የዱባዩን አዎ አስር ጉዳይ ለአምስት
አስር ጉዳይ ለአምስቱን አዎ የአስር ጉዳይ ለአምስቱ እሺ ስንት ነው- ስንት ነበር ዋጋው? ሰባ ዘጠኝ ሺህ።
ቆይ ሌሎት ድጋሚ እሺ እሺ
ለሁለት ወር ነው። አሁን November አንድ ሄደው January አንድ መመለስ ነው።
አዎ ትክ- ቪዛው ያው ትላንትና ነው የመጣው።
እሺ
ስለዚህ በ አዎ የዛሬ ሁለት ወር ማለት ነው እሺ እሺ
እ? ወይስ በቪዛው ልክ ነው አይደለም የሚሆነው? ወይ በቪዛው ልክ ነው እኮ የሚሆነው።
ቪዛው ከገቡበት ሁለት ወር ነው የሚቆር- የሚቆጥረው ዱባይ ከገቡበት።
ከሱ ከ- ከገቡበት ጀምሮ ነው።
አዎ ዱባይ አሁን November አንድ ማታ ሲገቡ
አዎ አንድ ብሎ ይጀምራል ቀን። ከዛ ሁለት ወር ነው። January አንድ ላይ ያውቃል።
በቃ እንደዛ ይሆነ።
እሺ የማታ የስንት ሰዓቱን ነበር ያሉኝ?
አስር ጉዳይ ለአምስት አስር ጉዳይ ለአምስቱ አዎ ሰባ ዘጠኝ ሺ አንድ መቶ አንድ ብር
ሰባ ዘጠኝ ሺህ አንድ መቶ አንድ ብር አ ያ፣ በ- በ account ነው transfer።
አ ከዛ መመለሻውን እ፣ በስንት ሰዓት ላድርግሎት? ጠዋት አምስት ሰዓት እና አስራ አንድ ሰዓት እ?
ላይ ነው መመለሻው ከዱባይ አዲስ አበባ መመለሻ አዎ፣ የወ- ከ- ከሁለት ወር በኋላ ማለት ነው።
አ፣ ጠዋት ከሁለት ሰዓት ወር እና- በኋላ የሚመለሱበት አምስት ሰዓት ከአርባ አ፣ ጠዋት እና ጠዋት። አዎ አስራ አንድ ሰዓት ከአስር አለ
አስራ አንድ ሰዓት ከአስር ማ- ማ- ወደ ማታ አካባቢ አ
በቃ የአስራ አንድ ሰዓት ከአስሩ ማለት ነው።
አስራ አንድ ከአስ- ከአስሩን መመለሻ
አዎ
እሺ ቴሌግራም ይጠቀማሉ በዚህ ስልክ
በስልክ ሳይሆን እ፣ ልክ ስልክ ልክ- ልክ- ልንገርህ።
የሚጠቀሙበት ሌላ ስልክ አዎ
እሺ አንድ ደቂቃ እሺ ይንገሩም ስልኩ ሰባ አራት
ሰባ አራት ዜሮ ዘጠኝ ዘጠና ዘጠኝ ሰማንያ አራት ዘጠና ዘጠኝ አዎ ዜ- ዜሮ ዘጠኝ ሰባ አራት ዜሮ ዘጠኝ ዘጠና ዘጠኝ ሰማንያ አራት
ዜሮ ዘጠኝ ዘጠና ሰባ ዘጠኝ አራት አይ ዜሮ ዘጠኝ ሰባ አራት ዜሮ ዘጠኝ ሰባ አራት ዜሮ ዜሮ ዘጠኝ ዘጠኝ ዘጠና ዘጠኝ ሰማንያ አራት ሰማንያ አራት አዎ
ማን ነው የሚለው የቴሌግራም ስሙ?
እ የቴሌግራም ጆን።
ስሙ ጆን የሚለው ጆን።
ነው።
አዎ ጆን okay እሺ hi ብዬ ልኬሎታለሁ። ፓስፖርቱን እዛ ላይ የላኩልኝ በሚታይ አድርገው።
እሺ እሺ እሺ ከዛ book አድርጌ booking ኡን ልክሎታለሁ፣ account ኡን አዎ።
ልክሎታለሁ፣ ብሩን ሲያስገቡ ቲኬቱን ልክሎታለሁ።
በቃ እሺ እሺ አሁን ላኩልኝ ግን ዋጋው እንዳይጨምርቦት።
እሺ አሁን ነው የምልከው እሺ